ሄሎ ሄሎ ወይ ወይ ረድ እንትን በእንትን account ነው እሺ የምትገባው። አሁን የገባው በ cashier account ነው አይደለ? በ agent account አለ አይደለ? አሁን ነው የገባውበት አ አ ሞገስ ሽሬ የሚለው account አለ አይደለ?
አሁን የገ- የገባችበት አዎ አየኸው አይደለ? ሞገስ ሽሬ የሚለውን account ከሱ ላይ deposit deposit የሚለውን ነክተህ ነው እሺ። አሁን ሁለት ሺህ ብር እሷ cashier account ውስጥ ገብቷል።
አዎ
ከ- ከዚህኛው account ሁለት ሺህ ብር ተቀንሷል ማለት ነው። እንዴት transfer እንደምታደርግ አየኸው?
አይቼዋለሁ እዚህ deposit ውስጥ ገብቼ ከዛ deposit ከዛ amount የሚለው amount ኡን ከዛ reason ጥስና pay ስትለው ወደ እሱ account ይሄዳል። የምትገባው ግን በ cashier ኡ account ሳይሆን በዚህ ሞገስ ሽሬ በሚለው account ነው። እሺ የሚለው account።
እ?
እሺ እሺ እሺ የሙከራ የሆነ ነገር ዘዝበት ወረቀት ስንት ብር ልዘዝ?
ምንሽ ከ- የሆነ ወረቀት አውጭለት
ትኬት ለመቁረጥ ነው።
ትኬት ለመቁረጥ
አየኸው አይደለ? እሷ balance ላይ ከላይ ያሳያላ ሁለት ሁለት ሺህ ሺህ ብሩ አዎ አዎ። ከዛ አሁን መቁረጥ ትችላለሽ። በአስር በአስር ብር ቀርቷል ታውቃለህ አይደለ?
አዎ በሀያ ብር ነው በሀያ ብር አዎ።
አዎ ከዛ እንደዚህ እያደረግክ እዚህ ጋር ትመርጥና place bet ስትለው ያወጣልሃል። አሁን ብር ስላለው ይቆርጥልሃል። ቅድም በዜሮ ዜሮ ስለነበረ ነው
ቅድም የማይቆርጠው የማይቆርጥልህ፣ ቅድም ብር ስላልነበረው ነው። አሁን ይቆርጥልሃል። እሺ ሞክረው፣ እሺ ካልቸገረ ንገረኝ።
አመሰግናለሁ እሺ ችግር የለም።